ለኛ ደምችልኝ ብላችሁ ምን ለካ የመስጠልኝ ምስተርም
አዳማ ዝግጅት ነው።
አዎ ታዲያ ክፍያ ከትራንስፖርት ዲዛይን ነው የምደውለው።
ትራንስፖርት ዲዛይን ዲዛይን ነበረ ግን ቀኑ ተሳስቷል። መታችሁ አስተካክሉ።
እሺ እሺ አምስት እሺ ቀን የነበረው ስድስት እንዳችሁትን እናስተካክሉና ክፍሉ እንዲሰራለን።
እሺ እሺ እሺ እናስተካክላለን።
እሺ እሺ እሺ እሺ